ቴሌቪዥን በራ መረጃ ማዕከል ለባኮት ምድር
ፓስፖርት ለማው ፓስፖርት ለማውጣት ፈልጌ ነበር። እዚህ በወል ላይ እንትን የለም አሉ እ ኔትወርክ የለም ስሉኝ ተው።
እሺ እንዴት ነው የሚወጣው ፓስፖርት?
ፓስፖርት እ እኛ ፓስፖርት ምናምን ነገር አ- እንትን ስለ ፓስፖርት ብዙ እንትን የለንም፣ መረጃ የለንም። ያው የእኛ ስራ ሌላ ነው።
ሌላ ነው።
አ እሺ ማድረግ ምናምን ምናምን እሺ እሺ ነው።